ነኝ ልዶ
አብሮ ስልኝ ከጨዋታ ላይ ወደ ሌላ አካውንት ወሰደብኝ ምናምን አለችኝ። ቀደም ደውዬ ነበረ።
እሺ ምን አለችት?
አይ ወደ ሌላ አካውንት ነው ትራንስፈር ያደረገው የትራንስፈር የሆነው ንግድ ባንክ ደውላችሁ አለች። እንዴት አድርጎ ነው የሚመልሱ? እነሱ ስልክ አላነሳሩኝ።
ኦልሬዲ ባላንስ ሆኗል፣ ገብቷል።
እኔ እንጃ ነው ሆኖ ከዚህ ላይ ቀንሷል። በቃ withdraw ምናምን ብለው ብሩን ፊት ለፊት እሱ እኛ ጋር ሲደውሉስ ምንድን ነው የተባሉት?
እናንተ ጋር ስደውል ንግድ ባንክ ዘጠኝ ሀምሳ አንድ ላይ ደውልና ይመለስ አስመልስ ምናምን የተባልኩት እኮ እነሱን ጠይቃቸው። ከኛ ከወጣ እነሱን ነው የምትጠይቃቸው። balanced ሆኗል ማለት ነው። ወደዛ ወደ ተላከበት ስለሚገባ እነሱን contact ያድርጓቸው።
okay እሺ። አላነሳሉ።
እስቲ ደጋግሚ ሞክሩላቸው እስቲ።
እሺ፣ እሺ፣ እሺ። መልካም ቀን። እሺ።
ሁላችንም